ሄሎ ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እንደምን አላችሁ?
እግዚአብሔር ይመስገን።
ከአሸሪ ስታር ተመዝግበን እየጠበቅን ነበር።
እሺ ገዝተህ ነበረ?
አ ስንት ብር ነበር የገዛ?
ሀምሳ ዘጠኝ ሺህ ምናምን ሀምሳ ዘጠኝ ሺህ ዘጠኝ መቶ እንደዛ ነገር
እና ውሉን መተህ አልፈረምክም?
አልፈረምኩም። ይደወልልሃል ተብዬ ነው።
እሺ ስልክ ልንገርህና እሺ ኃላፊዋን ሄለንን ታዋራታለህ።
እሺ እሺ ዜሮ ዘጠኝ ዜሮ ዘጠኝ ስልሳ ስልሳ አምስት ስልሳ ስልሳ ስልሳ ሁለት ስልሳ ሰባት ስልሳ ሁለት ስልሳ ሰባት አዎ ሄለንን ፈልጌ ነበረ ለአዲስ ውል
እሺ እሺ ብለህ አናግራት። እሺ እሺ እሺ እሺ